hello ጤና ይስጥልን ተድላ አምቡላንስ hello ጊዜ ነኝ እሺ እሺ
ሄዱለት እንዴ ወጡ ስደውል እኮ ሌላ ስልክ እሰጥሻለሁ ብላ እስካሁን ግን አልሰጠችኝም እየመጣችሁ ነው ወይ አለችኝ እኮ አሁን ደውላልኝ እንዴ እኔ ስደውልላት እኮ ቆይ ሌላ ስልክ ልስጥሽ አለችኝ ሌላ ስልክ ልስጥሽ አለችኝ እና እስካሁን አልደወ አልሰጠችኝም አልደወለችልኝም
ልደውልላት እንዴ ታዲያ አሁን ደውላልኝ እኮ አይ እኔ አድሬ ነው የወጣሁትኝ እና ሌላ ሹፌር ነው የሚመጣው አልኳት እኮ ስለዚህ ደውል እናንተ እ ከቢሮ ደውሎልሽ ነበረ በዚህ ስልክ ግን ስልክ አልሰጠችንም አሉኝ በላት ሳታዝ እንዴት ነው ምንም የምንሄደው
okay እሺ ለማንኛውም እሺ